ጤና ይስጥልኝ። ጠብታ አምቡላንስ።
እዚህ አምቡላንስ ፈልገን ነበረ።
እሺ፣ እሺ።
አምቡላንስ ከዚህ
ከየት አካባቢ ነው አምቡላንስ የፈለጋችሁት?
ከሲኤምሲ አይሲኤምሲ ሆስፒታል እሺ፣ ከሲኤምሲ ወዴት?
ወደ ሻሸመኔ ሪፈራል ሆስፒታል
ሻሸመኔ።
ሪፈራል ሆስፒታል OK፣ እሺ፣ ሻሸመኔ። እሺ፣ ወደዛ ፈልገን ነበር።
እሺ፣ ስልክ ቁጥራችሁን ስጡኝ።
አስራ ሶስት ሀያ ስድስት ዜሮ ዘጠኝ አስራ ሶስት ሀያ ስድስት ሀምሳ ስድስት ዜሮ ዜሮ ሀያ ስድስት ሀምሳ ስድስት ዜሮ ዜሮ ሀምሳ ስድስት ዜሮ ዜሮ ስንት ነው price ኡን ንገሩ መጀመሪያ።
እሺ፣ መኪናው እንደሚሄድ አጣርቼ ሂሳቡን አሳውቆታለሁ።
ደውሉልኝ። እሺ፣ መልካም። አዎ፣ እሺ።
እሺ።